ሄሎ ወይ ተቋረጠ። አሁንም እ ዜሮ ተቋረጠ።
ዘጠኝ ሀምሳ ሶስት
ዜሮ ዘጠኝ ሀምሳ ሶስት ሀምሳ ሶስት
ዘጠና ዘጠኝ ዘጠና ዘጠኝ አስራ ዘጠኝ አስራ ዘጠኝ ዜሮ ዜሮ ዜሮ ዜሮ support ያደርግሻል። እሱ ካልሰራ ደግሞ ዜሮ ዘጠኝ ሀያ አንድ ዜሮ ዘጠኝ ሀያ አንድ ስልሳ አንድ ስልሳ አንድ ሰማንያ ሶስት አስራ ስድስት ሰማንያ ሶስት አስራ ስድስት አዎ አዎ እሺ ቴንኪዩ እናት እሺ